ጤና ይስጥልኝ አይቼ ደነኝ ባኩም ልዶ አሁን ስልክ ሰተሽኝ ነበረ ልክ አይደለሁም መሰለኝ።
እሺ ምንድን ነው የጻፉት እስቲ ንገሩኝ።
አሁን የጻፍኩን ስልክ ልንገርሽ?
አዎ
እሺ ዜሮ ዘጠኝ ዘጠና ሁለት አልሽኝ አዎ አስራ ሶስት እሺ ዜሮ አንድ ሀምሳ አምስት ነው ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት አዎ አዎ፣ ቴሌግራም ላይ ነው ያልሽኝ። አልመጣም ሲል ቴሌግራም ላይ አዎ አሪፍ ፔ ነው የሚለው እንትኑ ራሱ አዘጋሉት መልስ ይደውሉን ወይ እኛ መልእክትን ልክሎታል።
እሺ፣ እንደዛ ከሆነ ቆይ በ- በዛኛው በስንት ቤቱ ነው መጨረሻው? ሰባ ሶስት ነው የላኩልሻ የደወልኩት።
እ የደወሉት ሀምሳ አምስት
ኦኬ፣ ሀምሳ አምስት ነው። በዛኛው ስልክ ልደውልልሽ። ቴሌግራም በዛኛው ስልክ መጠቃ እሺ ወይ እሱን ስልኮን ይስጡኝና በሱ ል- ልመዝግብሎት ዜሮ ዘጠኝ ሰባ ሰባ ሶስት ሰላሳ ሰላሳ ስልሳ አንድ ዜሮ ስልሳ አንድ ዜሮ ስድስት አዎ፣ በዚህ ላኪልኝና አላክልሽ። አልመጣም ብሎኝ እሺ ደመያቸው እሺ